ጤና ይስጥልኝ። ውጤ ሀና እባላለሁ። የምንረዳው
ከትናንት ወዲያ ነው መሰለኝ። ከትናንት ወዲያ አዝዤ ነበር washing machine የሚሰራ እሺ፣ በዚህ ስልክ። ከዛ በኋላ አጋጣሚ ሞከረው፣ ተስማምተን ነበር። ሞክሮት አልተሳካለትም።
እሺ፣ ረጅም ሰዓት ነው የሞከረው። almost አራት ሰዓት አምስት ሰዓት ሞክሮታል፣ አልተሳካለትም። ከዛ በኋላ ሌላ ስልክ ልካችሁልኝ ነበር።
እሺ፣
እ ሌላኛው ስልክ ለዛሬ ትናንት አልተመቸኝም ነበር፣ ለዛሬ ነበር ያልነው። አጋጣሚ ወጥቷል ደግሞ እሱም ከከተማ ወጥቻለሁ አለ።
okay። በዚህ ስልክ ነበር ያስመዘገቡት?
አዎ፣ በዚህ ስልክ ነው።
እሺ፣ check እናድርግና ሌላ ባለሙያ እንልክሎታለን ተቀያሪ።
እሺ፣ እሺ፣ እንደዛ አድርጉልኝ።
እሺ፣ መልካም ቀን።
እሺ